ሰላም ጤና ይስጥልኝ ችብችብ ሄሎ ሄሎ አቤት አሁን ደውለሽልኝ ነበር ከዲላ ምን አሉኝ
አሁን ደውለሽ ነበረ ማን ነበረ ስሞት ከዲላ
ምን አሉኝ ከዲላ ከዲላ ተዲላ እ
ኦኬ እዮር አካባቢ ኦርደር የሚመጣ ነበሩት አይደለ እየሩ አይደለም እሺ የሰራ ወርቅ ቤተል የሚል አለ አይደለ እ
የሰራ ቤተል የሚል ቤተል ነው የሚመጣው
የሰራ ወርቅን አድራሻ አየሽው የሰራ ወርቅ admin ኗ እ አጥናፉ admin ኗ የሰራ ወርቅ ነች
የሰራ ወርቅ ላይም አለ እቃ እዛ የሚመጣ ከሆነ እዛ ውሰዱት አይደለም እ እርስዎ order ያደረጉበት admin የሆኑበት ማለት ነው የት ነው የኔ የሚመጣው?
የራሴ የሆነ የሚመጣው አሁን እንትን ነው እ አለም ባንክ አለም አልፋ።
ባንክ አልፋ ማለት ነው በዛ ነው የሞላሁት
hello
hello ይቅርታ ቅድም ደውለን ቢሆን ግን ወደ እዮር ተላልፏል አይደለ እዮር እንዲመጣ
እዛ ማይሄድ ከሆነ ነው ያልኩት ጎን ለጎን ነው የዛኛው አይሄድም ስትይኝ ነው እኮ በቃ አዎ።
እንደ አማራጭ ስለዚህ ልጅቷም ስለሌለች እዛው እ፣ ሰራ ጋር ሲሄድ እዛው ይሄድ ቤተ እሱ እዮር ቢመጣ እንትን አይሉም መቃወሚያ የለም ሰው የለም ሰው የለችም የለም
የዛ የሰራ ጋር እኮ የኛ ነው ሌላም ጊዜም እኮ የሚያመጣው ነው ጎን ለጎን እኮ ነው እንዴት ነው ነገሩ ስለዚህ የት ይምጣ ነው የሚሉን አሁን home home በመጀመሪያው address ማለት ነው የት አሉኝ home በሚለው በመጀመሪያው አልፋ አልፋ አልፋ።
ትምህርት ቤት ፊት ለፊት ነው አዎ አርካ ትምህርት ቤት ፊት ለፊት አዎ።
እዛ አይመጣም አምጥተውልኛል እኮ እዛ አይመጣም እየተባለ ነበር አሁን
እሺ ወደ ቤተልም አካባቢ ሰራ ወርቅ ጋር የሚመጣ ከሆነ እዛም ድረስ ያምጡት በቃ ሁለተኛ option የሰራን አድራሻ ያዥ አለ ሰራ ወርቅ area ላይ ስትሄጂ ከእሷ add ያረኩታል
እስኪ ቆይ እስኪ አንዴ ይቅርታ እሺ ቆይ ልደውልልዎት ሁለት ደቂቃ ታገሱኝ እሺ እሺ